ያው ጤና ይስጥልኝ። እያኮት መለጥቆ ሄሎ
ሄሎ ጤና ይስጥልኝ። እባኮት መለጥቆ
የመስተካከል አገልግሎት ምን እየፈልገ ነበር? እንዴት አድርገን እንደዚህ ምን አሉ?
የመስተካከል አገልግሎት እህ
የመስተካከል አገልግሎት እህ
መመዝገቢያ እንዴት ነው?
የትኛውን ነው የፈለጉት? የድህረ ገጹን ነው ወይ የቴ- የቴክስቱን ነው?
ምን ምን የድህረ ገጹን ነው ወይስ የቴክስቱን ነው? የመልእክቱን ነው የፈለጉት?
የድህረ ገጽ
ድህረ ገጹ ስምንት ሰላሳ ስድስት ላይ okay ብለው ሲመዘገቡ text ይመጣል። ዘጠና ስምንት ሰላሳ ስድስት ላይ okay ብለው ይላኩ።
ዘጠና ስምንት ሰላሳ ስድስት አዎ okay ብለው ሲልኩ
አዎ ማስፈንጠሪያ ወይም ደግሞ የድህረ ገጽ እንትን ይመጣሉትና እሱን ተጭነው ወደ አዎ።
ድህረ ገጽ በመሄድ መጀመሪያ ቁጥሮትን ያስገባሉ። ከዛም ቁጥሮትን ሲያስገቡ ኮድ ይልኩሎታል። ትክክል ኮድ ሲልኩሎት ኮዱን በማ- ኮዱን በማስገባት ቀጥታ ወደ ጨዋታ መሄድ ይችላሉ። በመቶ ሰከንድ ውስጥ አስር ጥያቄ መመለስ አሉበት። እሱን ከመለሱ የአስር ሺህ ብር ተሸላሚ ይሆናሉ።
ስንት ጥያቄ?
አስር ጥያቄ በመቶ ሰከንድ ውስጥ በመቶ ሰከንድ አዎ፣ በመቶ ሰከንድ ውስጥ አንድ ጥያቄ አስር ሰከንድ ማለት ነው።
አዎ፣ አንድ ጥያቄ አስር ሰከንድ አዎ።
እንደሱ እየተሸለመ ሰው አለ እንዴ?
ነው አለ
ስንት ሰው አለ?
እንዴ! በጣም ብዙ ሰው እዛ ላይ ገብተው ድህረ ገጽ ላይ መቶ ሰከንድ ET ብለው search ሲያደርጉ የተሸ- የሸላሚዎችን እንትን አሳይቷል። ገብተው ማየት ይችላሉ።
አረ በ- በመቶ ሰከንድ አስር ጥያቄ ይመለሳል።
ገብተው ይዩት እንግዲህ አረ ሰከንዱ ፈጥነዋል ትንሽ እንጂ
እንግዲህ ብዙ የተሸለሙ ደንበኞች አሉ። ገብተው ማየት ይችላሉ።
ሌላ ሽላሜት አለ እንዶ
ምን አሉኝ?
ሌላ ሽላ ሽላሜት